ናዝራ
አብሮ ይስጥልኝ። ሰላም ነሽ?
እግዚአብሔር ይመስገን።
ናዝራ ሆቴሉ አጠገብ መተን ነበር። የቱ ጋር ነው ቦታው?
ናዝራ ሆቴል ጋር ነው
አዎ፣ ናዝራ ሆቴሉ ጋር ወደ ውስጥ ገባ ብዬ።
አይደለም። ናዝራ ሆቴልን ወደ ላይ ትንሽ ሂዱና U-turn አለ።
okay፣ አዎ፣ ከናዝራ ገና ከፍ ብለን ወደ ላይ አዎ፣ ትንሽ ሲሄዱ U-turn አለ። በስተቀኝ በኩል ነው የሚገቡት።
okay። ምን ይላል እንትኑ ቤቱ?
ከዛ አፍሮሊንክ ሞተርስ አለ የመኪና መሸጫ። በሱ ሬክላም ትክክል ነው የሚገቡት።
okay፣ እንደዛ ከሆነ ወደ ላይ ልጠጋ። ከላይ ወደ ላይ አዎ፣ አዎ፣ ወደ ላይ
ወደ መስቀል ፍላወር አይደለም ሄደው ወደ መስቀል ፍላወር ሆቴሉ አይደለም ማለት ሄደው ወደ ላይ ነው
አዎ፣
ከናዝራ ከፍ ብሎ ወደ ዳገቱ አዎ።
turn አለ።
ወደ ላይ ነው የሚሄዱት።
okay፣ እስቲ እዛ ትዝቆ አንዴ አንዴ አትዝጊ ስልኩ ነው
ምን አሉኝ አባት?
ደንበሯን ከሚለው ወደ ታች ነው የምንሄደው፣ ወደ ቶሞካ
እ- እመቤት እ፣ እንትን እ፣ ና- እ፣ ናዝራ ጋር ነው
እኔ ያለሁት ናዝራ ናዝራ ጋር።
ጋር ነው።
እኮ ናዝራን ወደ ላይ ትንሽ ሲሄዱ የመንገድ ማከፋያ አለ።
አ- በየትኛው በኩል በቀኝ? አሁን እኔ በቀኝ በኩል ነው የሚ ከቦሌ ነው እየመጣሁ ያለሁት።
ከላይ
እኮ በናዝራ ጋር ከገቡ ማለት ነው በሩ ጋር ነው ያለሁት። አሁን ናዝራ በሩ ጋር ነው ያለሁት።
እኮ ከናዝራ ወደ ላይ ትንሽ ይወጣሉ።
okay፣ ዞርን እንዙራ turn እናጋ አዎ፣ አባባውን አለ።
ዞርን አዎ በስተቀኝ በኩል ማለት ነው።
አደባባዩ ዞረው ወደ ላይ እንምጣ።
በስተቀኝ በኩል ይገባሉ። በስተቀኝ
አሁን መስቀል ወይም ፍላወር ደግሞ አደባባዩ- አፍሮሊንክ አፍሮሊንክ ሞተር የቱ ጋር ነው ይበሉ።
አ- አፍሮሊንክ ሞተር አዎ አፍሮሊንክ ሞተር የሚል አለ የመኪና መሸጫ። በሱ ሬክላም ትክክል ነው የሚገቡት።
okay፣ አፍሮሊንክ ካገኘ ነው።
በቃ በሱ በሱ ጋር ቀጥታ ይግቡ።
okay፣ ወደ ገ- ወደ ቀኝ ል- በቃ በሱ ጋር ይግቡ ካለች በዛ ነው በቃ ሌላ አዎ በሬክላሙ ትክክል በአፍሮሊንክ ሞተር ት- ሬክላም ትክክል ይግቡ። ባሊባባዎች ሬክላማችን ይታያል።
በቃ እሺ ነው።
እሺ።
ይሄን ፈልገዋለሁ፣ ያኛውን አልፈልገውም። እሺ። ይጣፍጣል።
ጥፋትን ለመሸፈን ይጣፍጣል ትላለህ እንዴ? ስንት ጥፋት በዝቷል። አሁን እኔ ያ ሱሪ ራሱ ማታ እያቃጠለኝ ነው ያደረው የሱፉ ሱሪ ሀያ ምናምን ሺህ ብር የገዛሁትን ሱሪ ጥለህ መምጣት